ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ልርዳዎ?
እባክዎትን በሁሉ ስፖርት አባት አድርጌን ነበረኝ ሂሳብ አልወጣልኝም እና በቴሌግራም ልኬዎ ነበር።
ቴሌግራም ላይ ቁጥርዎት ይሄ ነው?
አዎ
አስራ አራት ሰባ ስምንት ሰላሳ ሁለት ሀያ አምስት ትክክል ነው።
ተስፋዬ አብርሃኖት ልክ ነው። አዎ
አምስት ሺህ ብር ነበር ያወጡት?
አዎ
ይተላለፍልዎታል። መልሱን ስናገኝ እናሳውቅዎታለን። በትዕግስት ይጠብቁ።
እንግዲህ እሺ፣ ግን ብዙ ቀን ነው ያደረገው። እንግዲህ እሺ፣ ይሄን የዝውውር ታሪክዎት ከመጣ ከዛ ላይ ፎቶ አንስተው ይላኩ።
ዝውውርማ እንትን አልከፍት እያለኝ እኮ ነው ስከፍተው አሁን በቃ ገብተው ይሞክሩት። ባለፈው ነው አልከፍትም ያሉት። አሁን ምናልባት ከፍቶ ሊሆን ስለሚችል ገብተው ይሞክሩት።
ሞክረዋለሁ። እንዲያውም አሁን ከደቂቃ በፊት ሞክሬው ነበር።
አስተላልፈንልዎታል፣ ግን ከመጣልዎት ይላኩልን።
እሺ እሺ እሺ